አይለኝም ደስ አይለኝም አጽናንተሽኛ ዘው ብለሽ ሆዴን ባዶ አስገርተሽ እንደገና እንደገና ለአንገት የሚከብደው ራስ እንደሌለ ማንቲ ያወቅሽ እንደገና እንደገና ፍቅር የተራበው ልቤን በክፎችሽ አስተልዬ እንደገና እንደገና እንደ ልጅነት ትዝታ እንደ አዲስ ባንቺ በቅዬ እንደገና እንደገና አልቆምም ሸንጎ እኔስ ችዬ አልሄድ ጨክኜ አይዳዬ ለማን ልተውሽ ብዬሽ በርቺ ዘመደ ብዙ አይደለሽም አንቺ ገላጋይ የለም አስታራቂ አንተም አንቺም ተይ ሚለዋቂ እሳት የሚያበርድ የሚያጠፋ አንድ የልብ ወዳጅ እንዴት ሸምጋ ይጥፋ ኧረ አስታራቂስ የለም ወይ? ሃይ የሚለን ሰው ገላጋይ ቀናት አለፉ ተኮራርፈን ምን ነክቷችሁ ነው የሚላትን ኧረ አስታራቂስ የለም ወይ? ሃይ የሚለን ሰው ገላጋይ ቀናት አለፉ ተኮራርፈን ምን ነክቷችሁ ነው የሚላትን ገልጠሽ ገበናዬን አንብበሽ ስትረሺው ደስ አይለኝም ደስ አይለኝም የልቤን ጎደሎ አንቺው ካልሞላሽ ደስ አይለኝም ደስ አይለኝም ሳቅ ጨዋታው ጠፍቶ አለች አለ ብቻ ደስ አይለኝም ደስ አይለኝም በአይን መጠባበቅ አብረን ለይህ ብቻ ደስ አይለኝም ደስ አይለኝም እያየሽኝ አስተውለሽ እያወቅሽኝ ብለሽ ችላ እንደገና እንደገና አንድ ስንዝር ሳንራራቅ በዝምታችን ከለላ እንደገና እንደገና አቅዳው መልስ ዳግም እንዳይሆን ቋንቋችን እንደገና እንደገና ይለቆ ስፍራ ሻማችን ርቆ ከንፋስ ፍቅራችን እንደገና እንደገና አልቆምም ሸንጎ እኔስ ችዬ አልሄድ ጨክኜ አይዳዬ ለማን ልተውሽ ብዬሽ በርቺ ዘመደ ብዙ አይደለሽም አንቺ ገላጋይ የለም አስታራቂ አንተም አንቺም ተይ ሚለዋቂ እሳት የሚያበርድ የሚያጠፋ አንድ የልብ ወዳጅ እንዴት ሽንጋ ይጥፋ አልቆምም ሸንጎ እኔስ ችዬ አልሄድ ጨክኜ አይዳዬ ለማን ልተውሽ ብዬሽ በርቺ ዘመደ ብዙ አይደለሽም አንቺ ገላጋይ የለም አስታራቂ አንተም አንቺም ተይ ሚለዋ